ሄሎ ጤና ይስጥልኝ ሊስፔች
እንትን ሶስት ሺህ ውትድራ አባረርኩና አልቀጣልኝ።
ኦኬ እሺ፣ አሁን በደወሉበት ቁጥር ነው።
አይ ዜሮ ዘጠኝ እሺ፣ ሌላ ነው። እሺ እሺ፣ ዜሮ ዘጠኝ
ዜሮ ዘጠኝ ዜሮ ስምንት እሺ
ስልሳ ሁለት እሺ
አስራ አምስት እሺ ዜሮ ዜሮ
ስንት ብር ነበር?
ሶስት ሺህ እሺ
እዛለ ሺህ ብር ነው አይደለ? በሳንቲም ፔ እሺ፣ አንዴ እሺ፣ አንዴ ቆይ።
አሁን ይግባ። አሁን አሁን እሺ፣ አንዴ ቆይ፣ check እያደረኩበት ነው። ወደ ቴሌ ብር ነው አይደለ? እሺ፣ confirm አድርጌዋለሁ። እሺ፣
ቴንክ ዩ እሺ፣ መልካም ምሽት። እሺ